ጤና ይስጥልኝ። ቴስ የበረራ መረጃ ማዕከል እባክዎ ምንድነው?
ሰላም ነው አባ።
እግዚአብሔር ይመስገን።
እንትን አለ ትኬት አለ እንዴ ወደ ሱዲ?
ወደ የት?
ወደ ሱዲ ወደ ሪያድ ሪያድ
አ፣ አለ። ለመቼ ነው ያሰቡት?
ለዛሬ ሳምንት ይሆናል
ለዛሬ ሳምንት።
ወይ ከአምስት ቀን በኋላ እንደዛ ነው እይልኝ እሺ፣ መመለሻዎትን መች ላድርግሎት ወይስ መሄጃ ብቻ ነው?
ደርሶ መልስ
ከስንት ጊዜ በኋላ ነው መመለሻው?
ከሁለት ወር በኋላ ከሁለት ወር በኋላ።
አ፣
እሺ፣ አንድ ደቂቃ
እሺ። ሪያድ ነው እሺ።
እሺ፣ እሺ።
እንትን በኢትዮ በሱዲ Airlines ጠይቀኝ። በሱዲ Airlines እይልኝ በሳውዲ Air አ፣ በሱዲ Airlines እምሳ፣ በሳውዲ Air ነው የሚቀንሰው ዋጋ 67710 ብር ነው።
አ፣ ስልሳ ሰባት ሺህ 710 ብር።
OK። በሱዲ Airlines ነው።
አዎ፣ በእሱኛው ነው ያለው።
OK። እስከ መቼ እስከ የአየር መንገድ አለ፣ እሱኛው ይጨምራል።
እ?
በኢትዮጵያ አየር መንገድ ያለው ይጨምራል።
ሰሞኑን ጨምሮ ነው ትኬት?
አ ትኬት ጭማሪ አለው። አሁን የበዓል ሰሞኖች አይደሉ?
አ፣
ለዛ ትኬት ይጨምራል።
OK። እኔም ለ- ከአምስት ቀን በኋላ አለ።
ከአምስት ቀን በኋላ
አ፣
እሺ፣ መመለሻው እንደዛው ሁለት ወር ነው።
አ፣ ሁለት ቀን ቢቀንስም ችግር የለውም። አንዱ ምን አሉኝ?
ሁለት ቀን ቢቀንስም ችግር የለውም። በቃ ሁለት ወር አድርጎ መመለሻ እንደዛው
እሺ፣ አለው ያዩ አንድ ደቂቃ እሺ አባቴ እሺ።
ተመሳሳይ ነው ዋጋው 67710 ብር ነው።
ተመሳሳይ ነው። አ? አምስት ቀን 67710 ብር ነው።
በቃ እሺ። እሺ አባቴ እሺ፣ እናመሰግናለን ስለደወልን። መልካም ጊዜ።
እሺ።